Hello' hello'
hello ሁሉ ስፖርት ነው ምን ልርዳዎት?
እሺ እንትን ነበረ ከሁሉ ስፖርት account ብር ባረግም አልወጣልኝ አነስተኛ ነው ያለ
አልወጣለኝ
አዎ ወደ cash out ላውጣው ብዬ እም
ግን አነስተኛ ነው ይላል ብር እያለው ይላል ገቢ አድርጌው በስህተት የቦነሱ OK ገቢ ካደረጉ deposit የሆነ ገንዘብ መውጣት አይችልም ደንበኛችን መጫወት ብቻ ነው የሚችሉት በሱ ብር
እንዴት
deposit የሆነ ብር ታዲያ?
መውጣት አይችልም withdraw መሆን አይችልም ተጫውተው ሲያሸንፉ ብቻ ነው ወጪ መሆን የሚችለው
እንዴ እኔ እኮ አሁን ለምሳሌ እኮ ማለት ነው አንድ ሺህ ምናምን እኮ ነው ገቢ ያደረኩት በስህተት ነው ግን ይሄ እንትን ሞተር ገቢ ለማድረግ ነው በስህተት ያስገባሁት ይጫወቱበት እንግዲህ ደንበኛችን ስለማይመልስልዎት መጫወት ብቻ ነው ያለዎት አማራጭ
ታዲያ ካሸነፈ እንደዛ ይላል ማለት ነው
ካሸነፈ ብር ይገባልዎትና ማውጣት ይችላሉ ግን ያስገቡትን ገንዘብ ማውጣት አይችሉም
እሺ